ላቱነኝ ለኔ በመናፈቅ ተጎዳጅ ጎኔ በወደድኩ ደርሶ ምን ተረፈኝ? ልፋት ከንቱ የሰው ፊት ገረፈኝ። ላላገኝ ላቱነኝ ለኔ በመናፈቅ ተጎዳጅ ጎኔ በወደድኩ ደርሶ ምን ተረፈኝ? ልፋት ከንቱ የሰው ፊት ገረፈኝ። በአንዱ ስሞክር በአንዱ የጠፋ የልቤ ሳይደርስ ኖሬ በተስፋ አላገኘሁ እንደ ልፋቴ በነበር ቀረ ወይ ሞኝነቴ ባይመስለኝ ወደ አንተ ምን አመላለስ ፈልጌ ቀረሁኝ በምኞት ሳትችል እያየሁ ከምጓጓህ ተስፋ ቆርጦ ልቤም ተወህ ላላገኝ ላትሆነኝ ለኔ በመናፈቅ ተጎዳ ጎኔ በመናፈቅ ተጎዳ ጎኔ ላላገኝ ላትሆነኝ ለኔ በመናፈቅ ተጎዳጅ ጎኔ በወደድኩ ደርሶ ምን ተረፈኝ? ልፋት ከንቱ የሰው ፊት ገረፈኝ። ላላገኝ ላትሆነኝ ለኔ በመናፈቅ ተጎዳጅ ጎኔ በወደድኩ ደርሶ ምን ተረፈኝ? ልፋት ከንቱ የሰው ፊት ገረፈኝ። የተወደደ ላይገኝ ከቶ ገና በጀመር ሆዴ ተከፍቶ እንደተራበ ልቤ እንዳዘነ በናፍቆት ቅጣት እንዳይሆን ሆነ ብትው ብረሳው ሲቀር ይቀር የለ ሰው ወደው በፍቅር የሞተ ማን አለ? ደጀትና የታመማል ልቤ ማስኖ ይኸው ቀረል ላይሆን ነገር ለማይሳካ የወደደ እንዲህ